Votamos por el libro, mi presentador. Votamos por el
ይሰማል? እየጠራ ነው። አሁን
ሌላ hello፣ ጤና ይስጥልኝ።
አብሮ ይስጥልን።
እንዴት ዋላችሁ?
እግዚአብሔር ይመስገን።
ከኢትዮ ቴሌኮም ነበር መደወለው። ሰላም ነው?
እግዚአብሔር ይመስገን። እሺ፣
አይ confirm አድርጋለሁ። እኔ hello፣ እይ፣ አቤት።
ጤና ይስጥልኝ። እንዴት ዋሉ?
እግዚአብሔር ይመስገን።
ኢትዮ ቴሌኮም ነበር መደወለው። አሳየ ይባ- አሳየ ነዎት?
አዎ፣
ከ- ከኢትዮ ቴሌኮም ነበር መደወለው። CRBT ተጠቃሚ ነዎት አዎ፣ ወይም ደግሞ የድምፅ ማሳመሪያ ይጠቀማሉ?
አዎ፣ እጠቀማለሁ።
ሰሞኑን ኢትዮ ቴሌኮም ያዘጋጀው CRBT ደንበኞች ሲጠቀሙ ደግሞ Right.
ዘፈን ሲገዙ ወይም ደግሞ የ CRBT ደንበኛ አገልግሎት ሲገዙ የተለያዩ ሽልማቶችን አዘጋጅ ነበር። ይህንን ሰምተዋል?
አዎ፣ በምን ነበር የሰሙት?
የሰማሁት normal በራሱ በኢትዮ ቴሌኮም website ማለት ነው።
በማስታወቂያ ሰምተዋል።
አዎ፣ ዛሬ ደግሞ እ፣ ሶስተኛውን ዙር የሽልማት እ፣ እጣ አውጥተን ነበር። እንኳን ሳለ እሺ፣ አንድ smart TV ተሸልመዋል። የት አካባቢ ነው?
ፍኖተ ሰላም።
ፍኖተ ሰላም።
አዎ፣ ወደዚህ መምጣት ይችላሉ? ሰው ሽልማቱን መውሰድ ይችላሉ?
አዎ፣ ወቅቱ ትንሽ የጸጥታው ችግር ያስቸግራል ነው እንጂ መንቀሳቀሻው፣ ትራንስፖርቱ ምኑ።
ጥሩ እሺ፣ መልሰን እንደውልሎታለን። ለማንኛውም እንኳን ደስ አሎት።
እሺ፣ እናመሰግናለን።
እሺ አባቴ መልካም ቀን። መልሰን እንደውልሎትና እንዴት ሽልማቶትን መውሰድ እንዳለበው እናወራለን።
እሺ።
እሺ መልካም ቀን አባቴ።